ሄሎ
ሄሎ
Hello፣ ሰላም ነው? እንዴት ነሽ?
አለን እግዚአብሔር ይመስገን።
ደህና ተቃራኒ order ይዤ ነበር።
ነገረኝ ወደ ነበር
እሺ፣ ዘጠና አራት አርባ ሶስት እና
ዘጠና አራት ዘጠና አርባ አራት ሶስት እና
አርባ አንድ
ዘጠና አራት አርባ አንድ ነው ያልከኛ።
አዎ፣ እሱን እየሰራሁት ነው። ዘጠና ዘጠና አራት አርባ አንድ የፒዛ እህት ነው እየሰራሁት ነው። ያኛው ይውጣል።
እሺ አንዴ ጠብቀኝ። እሺ ክትልኝና ጠይቃለሁ። ሳሙኤል ነው። ሳሙኤል ሳሙኤል ሳሙኤል ሳሙኤል ሳሙኤል ሳሙኤል እየሰማሁ
እንትን ለምንድን ነው ደቂቃው እኮ በጣም ሄዷል። ወደ ጎሮ የሚሄደው ነው እ
ፒዛ እህት ይዤ ነበር።
ምን አልከኝ?
ፒዛ እህት መጀመሪያ ይዤው ከዛ በኋላ ነው እ፣ ወጥቶ ነበር ወጥቶ ተመልሶ ገባ።
አሁን እኮ ሳሙኤል ነው መጀመሪያ ስላስከው አይደለም ደቂቃው ሄዶብሃል። አሁን ለማስወጣት የሚሆን ሰዓት ላይ አይደለም ያለው።
እና መውጣት አይችልም።
አዎ ሁለቱንም ስራው ሳሚ ኧረ ተቃራኒ ነው እኮ ግን በጣም ተቃራኒ ናቸው እኮ እሱንም አውቃለሁ። ግን ሁለቱም ተመሳሳይ ደቂቃ ላይ ነው ያሉት። የፒዛ ሀቱ አስራ ስምንት ደቂቃው ነው፣ ያኛው አስራ ሰባት ደቂቃው ነው። ከዚህ ደግሞ እስከ አስር ደቂቃው ነው የሚወጣላችሁ አይደል ሳሙኤል? እኮ ወደ አይገኝማ ከአንተ ላይ ባስወጣው ራሱ
ይከብዳል ነው ይከብደኛል። አሁን አያት ዞን ምን የጎሮውን ሰርተ ከዚያ የአያቱን ስራ አይሻልም?
አንዱና ተጭል በጣም ሩቅ ነው።
እኔ ማ- ማስወጣት አልችልም እ፣ ሳሙኤል ስራው ተብልሃል።